Good evening, Capital Spa. Zufan speaking. How may I help you, please?
ሰላም ነው እናት።
ሰላም።
እንትን ማወቅ ፈልጌ ነበረ የዋጋችሁን የሞሮኮ።
ሞሮኮ ከሁለት ሺህ ሰባ ብር ጀምሮ አለ።
Okay Minimum ኡ ሁለት ሺህ ሰባ ብር ነው። መጨረሻው አራት ሺህ ሶስት መቶ አስራ ሁለት ብር።
Okay፣ እንደሚመርጡት እንደምን- አይነት እንደምንጠቀመው እንትን አዎ፣ አዎ።
አዎ፣ ይለያያሉ ዋጋቸውም።
Okay በቃ እሺ፣ እሺ። Thank you በቀጠሮ ነው የምንሰራው። ሲመጡ ቀጠሮ ያሲዙ።
ቀጠሮ አስይዤ። Okay አዎ፣ የኔ እመቤት። እሺ፣ Thank you በጣም እናመሰግናለን። መልካም ምሽት ይሁንልዎት።
እሺ